hello ሰላም ጤና ይስጥልን ቤት ቤት
አሁን ላክልኝ ያልሽኝ text ኡን አንቺ ነበርሽ?
የምንድን ነው የ deposit deposit ሀምዲ የማን ነው እ
ሀምዲ ሀምዲ ሀምዲ
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ ሶስት ዘጠና ሁለት ዘጠና ሶስት ዘጠና ሶስት
ሀምዲ የሚለው ነው አሁን አልገባኝም አልገባኝም ያለች ናት
አዎ አሁን እንትን text ኡን ላክልኝ በአዲስ ያስፈልገኛል። ሁለት መቶ ብር ፈልጋለኝ አግኝታለች።
okay ሁለት መቶ dep- deposit አድርገህ ነው አዎ እሺ ልከሃል ልክ ያለው አሁን ልክ ያለው አሁን የ- ሲሪ number ህንም በዛው ላከው እሺ የዛኑ ላኩት ሁለቱንም ልክ ያለው እሺ እሺ check እናደርጋለን